ሄሎ
ሄሎ ሄሎ ከበደ እንዴት ነህ? ሰላም ነው?
ከበደ አሁን ወጣ ብሏል። እማ ኦ ነው አዎ፣ ቆይ ጠራዋለሁ። ቆይ እ?
አሁን ያለ ወይስ አሁን ይመጣ ቆይ፣ በስልክ ደውልልኝ። እሺ እሺ፣ እሺ፣ በቃ የስራ ስልክ ነው በለው።
እሺ